ሄሎ ሄሎ ሰላም ጤና ይስጥልን ቤተሰቤት እንዴት ነሽ? ሰላም ነሻ?
አለሁ እንደዛ
ትናንትና እንትን ነበረና ካሻውት ብዬው ወደ ባንክ አዙሬ እስካሁን አልገባልኝም። ብዙ አራት መቶ ብር ሶስት መቶ ብር ምናምን።
እሺ ትናንት ነበር ያደረከው አ
ቤተሰቤት ቁጥር ከይ ነው አይደለም ይሄ አይደለም ዜሮ ዘጠኝ ሀያ ሰባት ዜሮ ዘጠኝ ሀያ ሰባት ሀያ ሶስት ቆይ ይቅርታ
ያኛው ያለ ካርድ ስለማይሰራ ነው። ቅር እሺ ዜሮ ዘጠኝ ስንት ሀያ ሰባት ሀያ ሰባት ሀያ ሶስት
ሀያ ሶስት
ሰባ ስድስት ዜሮ ዘጠኝ
ሰባ ስድስት ዜሮ ዘጠኝ አ እሺ check ላድርግልህ ትንሽ ጠብቅ እሺ
እ አራት መቶ ሶስት መቶ ምናምን ነው አ ሶስት መቶ አራት መቶ አምስት እ?
failed ነው የሆነው እኮ ወደ account ተመልሷል ወደ ቤት ቤት አካውንት
ወደ ቤት ቤት account እየመለሰ ነው።
አዎ ወደ ቤት ቤት account ላይ ተመልሶ ነው ድጋሚ ማዘዝ ትችላለህ
Okay እሺ እሺ መልካም ቀን